hello ጤና ይስጥልን።
መደርደሪያዎች
የሆነ የስራ ማስታወቂያ ወጥቶ ነበረ እናንተ ጋር አዎ
እዛ ላይ መሳተፍ ፈልጌ ነበረ።
ቪዲዮ እንደሆን ዩቲዩብ ላይ ገብተሽ ሙሉ ቪዲዮውን እዩ እና ከቪዲዮ ስር ባለው link apply ማድረግ ትችያለሽ።
okay ምን ላይ ቴሌግራም ላይ ነው?
አይ ዶንኪ ቲዩብ ላይ ዩቲዩብ ላይ okay እሺ እሺ አስራ አምስት ቀን በፊት ነው የተለቀቀው ቪዲዮ። ወደኋላ ሄደሽ እዩና ከዛ ስር ባለው link apply ማድረግ ትችያለሽ።
okay መ- አንቺ መረጃ ልትሰጪኛች?
ኦንላይን ነው apply የሚደረገው። እዛ ላይ ቪዲዮ ላይ መስፈርቱ ስላለ ቪዲዮውን እዩ መጀመሪያ።
እሺ ዩቱብ ላይ ነው።
አዎ እሺ እሺ እሺ፣ መልካም ቀን።
እሺ